ጤና ይስጥልኝ። ተቋርጦ ነው ደንበኛችን። የቴሌግራም ቁጥራችንን እንስጠውት። ቴሌግራም ቁጥራችንን እንስጠውት።
ሄሎ
ታሪኬንም እንደውልሉ ደንበኛችን ሰማውታል።
ጃምቦደድ ነው ኮነ ጃምቦደድ
እሺ ቴሌግራም ቁጥር እንስጠውትና ስክሪንሹት ይላኩልን ያስተካከልልን።
የጃምቦደድ ቁጥር ነው።
አይ የጃምቦ ቤት አይደለም። ይሄ አሪፍ ፔይ ነው፣ የገንዘብ ማስተላለፊያ መንገድ ነው።
እኔ እኮ ጃምቦ ነው።
እሺ ጃምቦ ቤት ላይ ብሩ እንዲገባ እንድናረግልዎት screenshot ይላኩልን።
እስኪ ልጅ አዎ
እስኪ ልጅ ማታ በዚህ ሰዓት ማለት ነው።
እሺ
ማታ በዚህ ሰዓት ነው። አሁን ምሰኝ ስለገባብኝ ማለት ነው። ቅድሙም ቴሌ ላይ ደውዬ ደውዬ ማለት ነው ስልክ አያነሱም ታውቃለህ። ደውዬ ደውዬ ደውዬ ደውዬ አራት ጊዜ በላይ ደወልኩ ቴሌ ላይ መስመር ላይ ጠብቅ መስመር ላይ ጠብቅ ነው የሚለው እንጂ ስልክ አያነሱም። ስለዛ በዛ ሰዓት እኛ ሁሌ ነው በዛ ሰዓት መጨረሻ ላይ ሶስት መቶ አሁንም ስንት ዳውቻለሁ ሶስት መቶ ሰማንያ ብር አወጣሁበትና ምሳይ የቴሌ ብር ምሳይ ዘግቶልኛል እና አንቺ በዚህ ሰዓት ማታ በዚህ ሰዓት መቼ አድርግልኝ።
አዎ፣ በሰዓቱ ብቻ check ማድረግ አንችልም። ደንበኛችን message ኡ ላይ ያለው የ transaction ID ቁጥር ስለሚለያይ ያ ያስፈልገናል።
እ?
message ኡ ላይ ያለው መረጃ ያስፈልገናል። ስለዚህ message ኡ በ screenshot መላክ አለበት።
አየህ ምሳይ ሊያድርሻው አዎ፣ እሱን በቴሌግራም በዚህ- ይልኩልን። ቁጥር እንስጠውት
እ
ቁጥር እንስጠውትና በቴሌግራም ላይ ይላኩልን።
እሱ ቁጥሬ ነው።
ሌላ ስልክ ቁጥር ነው ልንገሮት።
አየህ ንገሪኝ እሺ 0992
ዜሮ ዘጠኝ ዘጠና ራሶስ
አስራ ሶስት 01
እ 01
ዜሮን 55
እ መጨረሻ 55
አያ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ና
ባ- 01 55 ዜሮ አንድ ና ዜሮ አንድ ዜሮ አንድ አምስት ና አዎ ልክ ነው።